የረ ዘርና ነባር በግዕዝ የአገባብ ቃል ምዕረ አንድ ጊዜ አሚረ ጊዜ ውእተ አሚረ ውእተ አሚረ የዛን ጊዜ ድህረ ኋላ ወደ ኋላ ካዕብ ዘርና ነባር ሄኔሴፎሩ የሰው ስም ሰቀዜሩ ስርጥ መንገድ ኔቄጥሩ የሽቱ ውሃ ካደ የሆነ እለቄጥሩ የወርቅ የብር ጉብጉብ እለቄጥሩ ብጫ እለቄጥሩ አራት ራስ አሞራ እለኬትሩ አርባዕቱ እንስሳ እምድሩ አካቶ ፈጽሞ እምድሩ አካቶ ፈጽሞ ሳልስ ዘርና ነባር ሐዋሪ ሂያጅ ሀዳሪ ቤተሰብ መስተሪ የኮከብ ስም ማሪ ካህን ማሪ ሟርተኛ ሜቅሪ ኩፍያት ሰንኮሪ መሀሪ ይቅርባይ ቅፍሪ አንድ ባህታዊ ተቋጻሪ ተቋጣሪ ተአዋሪ ቸልተኛ ታስሪ ጥቅምት በዕብራውያን ቴጌሪ ሰይጣን ነባሪ ቤተሰብ አንበሪ ታላቅ አሳ አንዛሪ አዝማሪ በገና መቺ አገባሪ ግድባይ አጻሪ ጠማቂ አጻሪ ጠማቂ እብራሪ የካቲት ወስቶሪ ግንቦት ዘምሪ የሰው ስም ዘንበሪ የሰው ስም ራብ ዘርና ነባር አራ ጨዋ ጭፍራ ሊቶስጥራ ጸፍጸፍ መብራ አላማ ማዕረግራ የዶሮ ማር ሙጪ መከራ መከራ መከራ ፈተና መክናራ የሀገር ስም መድበራ ጉባኤ ምድረ በዳ መጠራ ትከሻ መጋፊያ መጠራ አላማ ጊጤ መጣራ ብራኳ ሙራ አበባ ማአሱራ ምስራ ነሐሴ በግብፅ ሜለንትና ጠርብ ሜላንትራ ጉልላት መደብ ሜጥራ መጎናጸፊያ ግምጃ ሜጥራ ኩፍያት ምስራ ነሐሴ በግብፅ ምጽራ ጉልቻ ሰረራ ጥቁር አበባ ሰጲራ ጭፍራ የሰው ስም ሰፋራ ሐሞት ሰፋራ ጠባይ ነፍሳዊ ሰፒራ አውራሪስ ሱስናብራ ሱስናብራ ቅጥር ናስ ሲሳራ የሰው ስም ሲራ የቀለም አይነት ህብር ሳሪራ እንቁ ሳራ ንግስት ነሽ ሳፍራ ሐሞት ጠባይ ስጢጥራ አራት ድሪም ስጢጥራ የሚዛን ስም ስጢጥራ አላድ ሶራ ሶራ ግምጃ ቀምጦራ ሙዳይ ቀስመንዴራ ሽቱ ቃራራ ቢልቃጥ ቅስራ የሰው ስም በርባራ የሰው ስም በድራ እልፍ ድሪም ባቴራ ረቂቅ አየር የማይጨበጥ ብዕራ በሬ ተንከራ እንቁ የከበረ ደንጊያ ቶራ ቶራ አጋዘን ነከራ መንፈስ ቅዱስ ኒቄጥራ አደይ ንብቲራ ኩስኩስት አብረባራ አብረባራ አበልባሊት እንቂራ የአገር ስም አንቆራ እጭ አንደባራ ዲቃላ ያልተቀጣ የሴት ልጅ አንደባራ ሴሰኛ ሰነፍ እያራ የሀገር ስም እንስራ የጴንጠቆስቴ በዓል እንቁራ የንብ ጎሬ እንቆራ የሀገር ስም እንዚራ በገና እንፎራ ካህን እንፎራ ደመ መስዋዕት ኮራ ጋን ጽዋ ዘግራ ዝግራ ዝሁራ የኮከብ ስም ደመራ ደመራ ጭመራ ደብተራ ድንኳን ዲቦራ የሴት ስም ደራ የሰው ስም ዲዮስፖራ ወገን፣ ዲዮስፖራ ስደት፣ መበተን፣ የተበተኑ፣ ገሞራ የሀገር ስም፣ ጌራ ራስ ቁር፣ ራስ ወርቅ፣ ግሙራ ፈጽሞ፣ ከቶ፣ አካቶ፣ ግራ የማር እንጀራ ሰፈፍ፣ ጠጲራ ዘህነን፣ ጵርስፎራ ስጋና ደም፣ ፈጠራ ልቦለድ፣ ጵርስፎራ ስጋና ደም፣ ፈጠራ ልቦለድ፣ ፎራ ደም፣ ፐፒራ ዘህነን እንዶድ፣ ፓፒራ ቅባት ዝፍት። ሐምስ ዘርና ነባር ሁባሬ አንድነት፣ ህሬ መመረጥ፣ ህንብርብሬ ነጠብጣብ፣ ህጉሬ የቀለም ቀንድ ዘቢብ፣ መርመሬ የውስጥ ቀሚስ፣ መርመሬ መታጠቂያ ቅናት፣ መርመሬ ማፉዳ ከረጢት፣ ቅታሬ ሽታ፣ በርበሬ ቁንዶ ጸጉር ነባሬ ተገዢ ባሪያ፣ አግሬ በከራ፣ ኤሴኬድሬ ኤስነሬ ርዕሰ አምድ፣ አኬሴድሬ ኤስከሬ መስኮት፣ ኤክሴዴሬ ኤክሴዴሬ ሳጥን፣ እጉሬ ቀይ ቀለም፣ ኮሬ ኤጲስቆጶስ ጋን፣ ወራውሬ እንቁ ኦደሬ ግምጃ፣ ፍሬ ፍሬ ልጅ፣ ፍካሬ ትርጓሜ፣ ፕፕሬ በርበሬ። ሳድስ ዘርና ነባር ሐመር መርከብ፣ ሐመር ቤተ ክርስቲያን፣ ሐምር የቀለም አይነት መልክ፣ ሐምር ወገን፣ ሐሰር ገለባ፣ ሐሪር ሐር፣ ሐንዘር ጅራት፣ ሐንዚር አነር ሀገር አገር መንደር ከተማ ሐጹር አጥር ክበብ ሐጺር አጭር ሐጺር አጭር ሄር ቸር ህቁር ንቁር ንቁፍ የተናቀ ንቁፍ የተናቀ ህቱር ህዳር ህብር አይነት መልክ ህብር ቀለም ወገን ህብር ቋቁቻ ህንባር ብርኩማ ህንዚር እርያ ህዋር መደብ ደርብ ህዋር ወልወል ደጅ እርከን ህዋር አደባባይ ህውር ደካማ እውቀት የሌለው ህዳር ህዳር ህጉር ዘቢብ ሆር የተራራ ስም ለቢጦናር እጅግ የሌለው ቀሚስ ለጥር ነጥር ሉባር የተራራ ስም ሊጊር ግምጃ እንቁ ልጥር 12 ወቄት መሃድር ዳስ መምህር መምህር መስመር ማገልገል መውደድ መስቀር መርከብ ታቦት መስተሃቅር አቃላይ ነቃፊ መሳውር ሻኛ መሳውር መቆስቆሻ መስተሃድር ማሳደሪያ የሚያሳድር መስተገብር ገበሬ ጣሪ ተኮርኳራ ተኮርኳራ መስውር መስውር የመቅረዝ መክደኛ መስውር መጥቀሻ መሪር መራራ መርመር እብነበረድ መቃምር ቅልሞሽ ጨዋታ መቃብሩር ነጋሪት መቃብር መቃብር መታግር እግር ጉልቻ መታግር ምሰሶ መነጽር መመልከቻ መነጸር መነጸር መንበር መቀመጫ ወንበር መንበር ዙፋን መንክር ድንቅ መንዝር ምንዝር መንግር ነጋሪ መንገሪያ መንግር ልብሰ ተክህኖ ማአስር ማሰሪያ ማአርኤር ጥፋት አምባር ማአርኤር ሽቱ ማአር ማር መአንዝር አዝማሪ መከርክር መገርደፊያ ገርዳፊ መዘምር ዘማሪ መዘክር ተቋጣሪ አሳሳቢ መዝሙር መዝሙር በገና መገይር መራጊ ለሳኝ መገይር መራጊ ለሳኝ መጥቃብሩር ነጋሪት መጽመር ማቆራኛ ማሰሪያ መጽምር አንድነት ወዳጅ መጽምር ባልና ሚሽት መጽምር ባልንጀራ መጽወር መሸከሚያ መጾር መሸከሚያ ሙፋር መሰማሪያ ማህበር ማህበር አንድነት ማህደር ማደሪያ ማህደር ማሴር ነሐሴ በግብፅ ማር አቤቶ ሊቅ ማእሰር ማሰሪያ ማእረር መከር ማእዘር ጮራ የፀሐይ እግር ማኪር ሜሼር ሜ- ሜኪር የግብፅ ወር የካቲት፣ ምህዋር መንገድ መሄጃ፣ ምሳር ምሳር መሰንጠቂያ፣ ምስር ምዝር ጠላ፣ ምስትግባር እጅ ወረት፣ ምስፋር ዝ- ሻኛ፣ ምርቆት ሳር እሬት፣ ምንሃር አሰጅ እንግዲህ ስጋ፣ ምንሃር ፏፏቴ ፈሳሽ፣ ምንሃር የውሃ ጉድጓድ ምንጭ፣ ምንፋር ሻኛ፣ ምዕዛር ብርሃን፣ ምዝማር የመጽሐፍ ምስክር ጥቅስ፣ ምዝር ምስር ጠላ፣ ምድር ምድር፣ ሞገር ማሳረጊያ፣ ሞፈር ሞፈር፣ ሰራውር ሱሪ፣ ሰር ርዝመት ቁመት፣ ሰቃራር ቅርጽ አይነ ርግብ፣ ሰቆራር ጸ- ጸላት ጽል ሰቀቅታ፣ ሰንካይሩር ለውዝ ገውዝ፣ ሰንፔር እንቁ፣ ስኖባር ሰኖባር ሰኖባር ጽድ የሱ- የሶሪያ ዛፍ፣ ስከ- ሰ- ሰካዕር ማንደጃ፣ ሰውር የኮከብ ስም፣ ሰይር ሸንጎ፣ ስጽር ሰጽር ነው። ሰጽር ጥፍር፣ ሳህር መባቻ፣ ሳኔር የተራራ ስም፣ ሳኢር የሀገር ስም፣ ሳኢር እሳር መስክ፣ ሰንካይሩር ለውዝ ገውዝ፣ ስንካይሩር ለውዝ ገውዝ፣ ስንክሳር የተሰበሰበ ጉባኤ፣ ስካር ስካር፣ ስንክሳር የተሰበሰበ ጉባኤ፣ ስካር ስካር፣ ስዋር ላም ፍሪዳ፣ ስዝር ስንዝር፣ ስፍር ሆድ ቁርጠት፣ ሶር በሬ ወይፈን፣ ሶር ፍርንቢያ፣ ሶከር ስኳር፣ ሶፎር እንቁ፣ ቀሃር ቀሃር ትኩሳት፣ ቀመር ቁጥር፣ ቀመር የባጥ ገበታ፣ ቀመር የጨረቃ ቁጥር፣ ቀማጥር ወንፊት፣ ቀርቀር ጠዋ ያለ ሜዳ፣ ቀበር በድን፣ ቀፈር ማዝን፣ ቀፈር የአምድ መጋጠሚያ፣ ቃር ዲን፣ ቃቄር ቁራ፣ ቄሳር ስንጥቃት ቁራጭ ስንጥቃት ቆራጭ፣ ቄሳር አጼ ንጉሠ ነገሥት፣ ቄደር የንስሐ ጥምቀት፣ ቄደር ዘላን ህባኔ፣ ቄድር ቄደር የንስሐ ጥምቀት፣ ቅሳር ቅርፍ- ቅርፍት ገለፈት፣ ቅጽር ቅጥር ካብ፣ ቅፍር ጽግ ገ- ገጸ አምድ፣ ቁርቁር ብዝበዛ ግርግርታ፣ ቁርቁር ክር- ክርክር ቆባር ጽጋግ፣ በለጊር ግምጃ፣ በልግር የከበረ ደንጊያ፣ በረር ነዳላ፣ በርበር ዘረፋ የአገር ስም፣ በርቢር አዘቅት፣ በርባር ምርኮ የዘረፋ ከብት፣ በትር በትር ነገድ መንግስት፣ በድር የአይሁድ በዓል፣ በድር ሩጫ ገድል፣ በድር ሺህ ወይም ሰባት ሺህ ድሪም፣ በጋር መንደፊያ ክብ የሚነድፍ ባ- ባሶር ስጋ፣ ቤልሆር ሰይጣን፣ ቤያዳር መጋቢት፣ ብሩር ብር፣ ብር ብርቢር አይነ ምድር፣ ተንከር የከበረ ደንጊያ፣ ተ- ተከሪር መከር፣ ተከዚር መታሰቢያ፣ ተስካር፣ ተውር የኮከብ ስም፣ ተአምር ምልክት፣ ትዕሪር ጠፍ፣ ነምር ነብር፣ ነቋ- ነቋር አንድ አይና፣ ነብ- ነባር ተቀማጭ ነዋሪ ነገር ነገር ነገር ጋር የጋኔን መጣል ነጎርጓር ማንጎርጎር ነጸራር ከ- ከ- ከባድ ነጸራር ሸክም ስቃይ ውዝዋዜ ንስር አሞራ ንጥር ብልጭታ አሁር አውራ አህቱር የግብፅ ወር ህዳር አልቀር ቁልቋል አሚር ፀሐይ አንበር ሽቱ አምዳር ምድሮች አሰር ኮቲ ኮቲ ዱካ አሴር ምስጉን አስ- አስር አስር አስታር እንቁ አስታር 12 ወቄት ወቦ እለ ይብሉ መጠነ መክሊት አስዋር ሽህር ፍሪዳ አስፈር በሽታ አስፋር የከበረ ደንጊያ አስፌር አምና አረር አረር እርሳስ ሩኤር ቀበሮ አሮኤር የሀገር ስም አቃቂር ልዩ ልዩ አይነት መድኃኒት አቃቂር ቅመም አተር ሽምብራ አቱር አቴር ህዳር አባር ድርቅ አናስር አራት ማዕዘን አናስር ጠባይ አፍጥረት አንቀር ጉሮሮ ላንቃ አንቀር አንቃር አንድራዛር ተዋጊ የሰው ስም አንበር ታላቅ አሳ አኪዮር የሰው ስም አክማር የወይን ጠጅ ክምሮች፣ አክደር ዕንቁ፣ አክፋር ሰንሰለት እግር ብረት፣ አውታር አውታር የበገና ጅማት፣ አውፊር የወርቅ ስፍራ፣ አዝመር ቢጫ ሐር፣ አየር አየር ሰማይ፣ አደር መጋቢት 12ኛ ወር፣ አዳር የካቲት በዕብራውያን፣ አጋር እግረኛ፣ አፂር ጠማቂ፣ አጽፋር ኳስ ጥንግ እንቁር፣ አጽፋር ጽፍሮች ጥፍሮች፣ አፌር የወርቅ ስፍራ፣ ኡድር ምክንያት፣ ኢያሴሜር እንቁ፣ ኢያር ግንቦት፣ ኢያዜር የሀገር ስም፣ ኢዮር ሰማይ፣ ኤልባዝር አራስ ውሻ፣ ኤረር ሰማይ፣ ኤር ብርሃን፣ ኤጥሞጶሞር ነጭ አሞራ፣ ኤጼሚድር እብነ በረድ፣ እሙር የታወቀ ረሲ፣ እሜር አገረ ገዢ የአገር ንጉሥ፣ እር ዘመን ጊዜ፣ እርወር ጎጻጉጽ፣ እርውር ሳንሳ፣ እቤር አሮጌ፣ እውር እውር፣ እዩር ጡር መስቃ፣ እጉስታር እጉትሳር ሬት፣ ዕጣነ ሞገር የዕጣን ማሳረጊያ ተፍጻሜተ ጸሎት፣ ከምር የወይን ጠጅ፣ ከረር ደረቅ ምድር፣ ከሪር ገቦታ ኮረብታ፣ ከታር ጉልላት፣ ከንፈር ከንፈር ዳር፣ ከውር አጎዶ፣ ከፈር እንቅብ፣ ኩፋር ከለቻ ኩፍታ፣ ክንፋር ሻኛ፣ ክፍቱር ግዙር፣ ኩርኩር ብዝበዛ ግርግርታ፣ ኮር ኮርቻ፣ ኮንፋር ሻኛ፣ ወትር ሁል ጊዜ ወትሮ፣ ወእር ጊዜ ወዚር ቢትወደድ በጅሮንድ ወግር ኩረፍታ ዋህር ዋህር የሚያበራ እንቁ ዋዕር እጹብ ድንቅ ልውጥ ውህር የሚያበራ እንቁ ዘተር ወለላ ዘትር ምንጭ ዘናቢር ተቆናጣጭ ዝንብ ዘወትር ዘወትር ሁልጊዜ ዘወትር ዘወትር ሁልጊዜ ዘውር ዙሪያ ዘፈር ዘርፍ ዝህር መቃብር ዝሙር ምስክር ዙዓር የሀገር ስም፣ ይሳኮር ዋጋዬ፣ ደበርቢር መደብ መቀመጫ፣ ደብር ተራራ፣ ደንዴር ዴር ደዴር ኮሸሽላ፣ ዱር ዱር፣ ዳር በጋ፣ ዳቤር ጉባኤ ቤተክርስቲያን፣ ዴር የገዳም ማህበር፣ ድራር እራት፣ ድጉር ድግር፣ ዶር እሳተ መለኮት፣ ዳር እንቁ ወርቅ፣ ገብር ባሪያ፣ ገንዳር የእግር መንቆር ገአር ጩኸት፣ ገጸ ባህር ምዕራብ፣ ግብር ስራ፣ ግዙር የተገዘረ፣ ግዩር መጻተኛ፣ ጎሞር ቁና፣ ጎር ጎረቤት ጓሮ፣ ጎር አጠገት፣ ጠርቤዜር ጠርዜቤቁስ ሲመተቅስና፣ ጠር ጠርዝቤጤር፣ ጠቀር ጥቅርሻ ጠቀራ፣ ጠፈር ባጥ ሰማይ ትት፣ ጠፈር ማገር መዋቅር ጤርዜ ጡር ጤርዜ ጤር ቄስ ጥህር መታጠቢያ ጥር ጥር ጥንቁር እንቁራሪት ጓጉንቸር ጦማር ደብዳቤ ጸምር የበግ ጸጉር ባዘቶ ጸምር ለምድ መስክ እሳር ጸር ጸላት ጸብር ጭቃ ጸንፈር አሽክላ ጸጉር ጠጉር ጸጓር ጸጉራም ጸጸምር ምሳና ጽራር ማሽላ ጽፍር ጥፍር ጽፍር ጉንጉን ስራ የራስ ጾር ሸክም ፊቃር ቀሚስ ልባልባ ፍቁር የተወደደ ፍቅር ፍቅር ሳብዕ ዘርና ነባር ህሮ መሮ መልበስተ ቁጥሮ ልብሰተ ክህኖ ኪታ መባሮ መቆፈሪያ ትሮ በሬ በራ ነቁጥሮ የሽቱ ውሃ ከበሮ ከበሮ መሶብ ኮሮ ኤጲስቆጶስ ውቅሮ ህንፃ ዳዕሮ ወርካ ድኒታሮ መሽቀቅ